ይመስላል።
hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። ምን ፈልገው ነው የኔ አባት?
ይህን ስልክ ቁጥር ያገኘሁት ከፊልም ነበረ። ግን በጎ አድራጎት ክበብ በጎ አድራጎት የምን አይነት በጎ አድራጎት ድጋፍ ነው?
የምን በጎ አድራጎት ነው የፈለጉት?
ምን ምን አይነት የምን በጎ አድራጎት አለ? ድጋፍ?
ምንም በ- በጎ አድራጎት ምንም የለም እኛ ጋር። ምንድን ነው የፈለጉት እርስዎ? ለምን አይ ጉዳይ ነው?
በጎ አድራጎት ድጋፍ ይላል እና ትምህርት ደግሞ የምን ትምህርት
ትምህርት- የምን ትምህርት የትምህርት- የሚት ትምህርት የትምህርት- የሚሰጠው የዩቲዩብ ትምህርት ነው።
ያ
ትምህርት የሚሰጠው የዩቲዩብ ትምህርት ነው።
ዩቱብ ማለት
ዩቲዩብ ማለት እ፣ social media ያው ለእናንተ የሚሆን አይመስለኝም።
ናይለ ለ- አዎ ለትልልቅ ሰዎች የሚማሩት ነው።
ነው የትምህርት ድጋፍ ሲባል እኔ normal ትምህርት መስሎኝ ነው። ይቅርታ።
ችግር የለውም። normal ትምህርት አይደለም። እሺ የኔ ጌታ።
እሺ social media ምናምን በሚዲያ የሚተላለፍ ነገር ነው።
አዎ እንደ አዎ ፊልሙ?
እ፣ አዎ እንደ ፊልም ነው። እሺ እሺ፣ እናመሰግናለን። እሺ